ሄሎ
ፓስወርዱ ረስቼ እኮ አልክ ብሎኝ ውስኮ ኦኬ ፓስወርድ እንትን ብልሃል ፎርጋት ፓስወርድ ብለዋል
አው ብዩ አለው ኦኬ ከዛ የመጣልህ እንትን የለም ቦክስ ነገር መሙያ ምናምን ምንም ስልክ- አላላኝ ስልክህን የምትሞላበት ስልኬ ምናምን?
ሞላው ቦታው ከዛ አላከልህም ኮድ አላክልኝ
እሺ ምን እንዳለ ስክሪንሻት አድርገን ላክልህ የአሁኑን step ድገመውና screenshot ላክ ኮድ ካላከልህ ትንሽ በቴሌ- ጠብቅ ነው የሚለው በቴሌግራም እሺ እ?
ትንሽ ጠብቅ ነው የሚለው
ም- ማለት ማን ነው ትንሽ ጠብቅ የሚልህ እዛው ሚ- ከስር ተ- temporary ምናምን ይላል
temporary password እኮ ነው እኮ temporary password ይልክልሃል እ፣ እሱ ነው ከአምስቴ ፓስወርድ በላይ- የምትጠቀመው እ? እ?
ከአምስቴ በላይ ሞክሬያለሁ ግን አንድ ማልባልኝ መጥቷል
እኮ እሺ screenshot አድርገህ ላክልህ በቴሌግራም እ፣ እሱን ራሱን temporary ምናምን የሚለውን ያለውን እሺ፣ እሺ።
እሺ